አክሱም ኢንዱስትሪ ማዕከል ታቦቂ ሰላም ናት።
ሰላም እንዴት ነው?
ለትኬት check ለማድረግ ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት?
በዚህ week እሁድ
ከየት ወዴት?
ከአዲስ አበባ ስዊዝ
ከአዲስ አበባ ስዊድን፣ ስዊዘርላንድ፣ ስዊዘርላንድ።
አዎ ጄኔቫ።
okay በም- በኢትዮጵያ Airlines ነው የፈለጉት?
አዎ
መሄጃ ብቻ ነው?
መመለሻም
ስቶክሆልም ነው?
እ እ ስዊዘርላንድ ነው ያሉት?
አዎ ስዊዘርላንድ ጄኔቫ።
ጄኔቫ። okay sorry። መሄጃ በአሁኑ እሑድ፣
አዎ መመለሻ
አንድ ላይ
ምን አሉ?
የሚቀጥለው እሁድ አንድ ላይ ነው። ያው መሄጃ መመለሻ በየሳ በሳምንቱ ማለት ነው።
okay እሺ እያየሁ ነው።
እሺ እሺ።
ሀምሳ ዘጠኝ ሺህ ስምንት መቶ አርባ ሶስት ብር
ሀምሳ ዘጠኝ ሺ ስምንት መቶ አስራ ሶስት ሀምሳ ዘጠኝ ሺህ ስምንት መቶ አርባ ሶስት
አርባ ሶስት አዎ
እሺ እሺ እሺ።
እሺ እናመሰግናለን መልሼ እደውላለሁ።
እሺ